ሄሎ ፊላ ምን ሆኜ ነው አለ ወይዬማ ቻናል ይመጣል።
አዎ አዎ አዎ እሺ ማ ከቢዩ ዴሊቨሪ ነበር ምደውልልሽ ኦርደር ቼክ ልታረጊልኝ ፈልጌ ነበር።
ትላንትና ነበርኩኝ ራሴ ነበር
አይ ዝክረ ዛሬ ትባለች ዛሬ ነው ትላንት ዛሬ ዛሬ አይ የዛሬ ኦርደር
እ፣ ስለ ትላንትና ነው እየደወሉ የሚጠይቁት አይ እኔ ስለ ዛሬ ኦርደር ነው ስለ ዛሬ
እሺ ምን ነበር በኦርደር ነበር 89 26 47 ስቴሪ ፍራይ እሺ ቤጅ ኑድልና ፊሽ ሳላድ ሀፍ እሺ አልተቀበላችሁም? ኦርደር አልታዘዛችሁም?
ቼክ ላርግልሽ ስልኩ ላይ
እስኪ ቼክ አድርጊልኝ።
ምን ሆነብሽ በኦርደር ቆይቶ ነበር ነው ሰም አይ አልታዘዝንም አሉኝ ብሎኝ ነበር እና ምናልባት ስንስን ተቀብላችሁ ከሆነ ብዬ ነው።
ስንስን ስንስን ሰማንያ በኦርደር ነበር 89 26 47 ስድስት አርባ ሰባት